ሄሎ ሄሎ፣ አቤት እናት ካሊድ ሰላም ነው? እንዴት ነህ?
አለን አለን ዲቦራ እባላለሁ ከቤት ቤት ነው የምደውልልህ።
አዬ አሁን የላኩልን ፎቶ አይተኸዋል አይደል? እኛ ጋር balanced ነው የሚያሳየው። ያ ማለት አዎ።
ወደ እናንተ እንደገባ ነው የሚያሳየን እና ለቻፓም ሳሳውቅ እንደዛ ነው እነሱ ጋር የሚያሳያቸው። አንዳንድ እነሱ ጊዜ እየ- እየ- ባንክ እየሰራን እንትን እያልን ነው ምናምን አሉ ቅድም አዎ።
ወይ ትንሽ ጠብቀ ምናምን ብለው ነበር አዎ፣ አንዳንድ ጊዜ ባንክ ይይዝ የለ hold ያደርግ የለ እንደዚህ አይነት transaction ኦች ምናምን እንደዛ እሺ።
ሆኖባቸው ነው እነሱ contact እያደረጉ ነው ከእነሱ ጋር ሰው በትንሽ ኦኬ።
ደቂቃ ውስጥ fix ይደረጋል። እሺ፣ ወደ ሌላ ሰው ምናምን ገብቶ አይደለም።
አዎ እኮ እሱን ነው እኔ እኮ አሁን እኔ አዎ።
ጋር የለም እና አዎ።
ወስደሃል balanced ነው ይላል እዛ ላይ እና ልክ ነህ። አዎ፣ አዎ።
maybe እንትን ነው። hold hold ተደርጎ ነው so እነሱ ከእነሱ ጋር communicate እያደረጉ ስለሆነ ራሳቸው እንደጨረሱ- ያደርጋሉ አ?
አዎ አ።
አዎ ያደርጋሉ። already ከኛ ስለወጣ እኛም ለእነሱ እያሳወቅን ስለሆነ ያንተ ሰሊ- ብቻ አይደለም በጣም አየህ፣ ብዙ እሺ።
ነው ያለብን ዛሬ የ CBE እና አዎ፣ እንደተስተካከለ እንደዛ አለ ይገባል።
እንደዚህ እንደዛ case አለ አዎ በጣም ብዙ በጣም ብዙ ዛሬ almost አይ።
ሁሉም አልገባም ማለት ይቻላል። ወደ CBE ተላከ so update እንዳደረጉ ይገባላል። እሺ ካሉት እሺ እሺ አመሰግናለሁ። በጣም መልካም ቀን እሺ